ጤና ማለት ባኮም ደርዳዎች
ሰላም ነው።
እግዚአብሔር ይመስገን።
ከዳሽ ቤት ውድድሩ አድርጌ አልገባም። እስካሁን ቆይቷል።
መቼ ነበር?
ቀሌዎች እንዳዘጋ እሺ
ሀያ አራት ዜሮ ስምንት
እሺ እኛ ጋር ደውሎ አመልክተው ነበር።
አላመለከትኩም። ዛሬ ገና ነው የደወልኩት።
እሺ ስንት ብር ነበር?
በሀያ አራት ዜሮ ስምንት ሁለት ሀምሳ እህ፣ በሀያ አራት ዜሮ ስምንት ድጋሚ ሁለት መቶ እሺ ከዛ ደግሞ ሌላ ደግሞ ሀምሳ
እሺ ሁሉም አልገባም ወደ ቴሌ ብር።
አ
እሺ እ፣ ቴሌ በሚጠቀሙት አሁን በደወሉበት ቁጥር ነው።
አ እሺ ስም ይንገሩኝ፣ ያስመዘገቡበትን ይድነቃቸው
ይድነቃቸው። እሺ የሰጡ መረጃ መዝግበናል። አሁን የእኛን የቴሌግራም ስልክ ቁጥር እንስጦትና እም፣ ከ screenshot አንስተው ከ dashboard ላይ
እም።
ይላኩልን በቴሌግራም አካውንታችን።
እሺ
እሺ ቁጥሩን የያዙት
ዜሮ ዘጠኝ እሺ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ አመሰግናለሁ።
እሺ ሲልኩ ስምና ስልክ ቁጥር የሚያስቀምጡልን። ሌላ ምረዳውት ነገር አለ? እሺ ስለደውሉኝ ምናምን አመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት ያሉትን አስተያየት ያስቀምጡልን። መልካም ምሽት።